አዎ ፈርቱ ፈርቱ
hello
ሰውማ ይዛኔ እኮ hello sanitizer እና አረቄ ጤና ይስጥልኝ። ይሰማል ደንበኛችን?
hello አሁን ይሰማኛል።
እሺ ደንበኛችን ምን ልርዳዎ?
እ፣ draft machine እ፣ በቀደም መጥተው እንትን ቀይረውልን ነበረ ጎማ።
እሺ አሁን ተነቀለ ድራፍቴን አፈስበታል።
ከዛ በኋላ እየሰራ ነበር አይደል? draft machine።
እየሰራ ነበረ። አዎ እሺ ደንበኛችን በዚህ ስልክ ቁጥር ነበር ያስመዘገቡት በፊት?
አዎ ሆስፒታል እሺ መስመር ላይ ጠብቁኝ፣ አንድ ጊዜ ልሄድላችሁ። መቼ ነበር የተሰራው?
እ፣ ሊታጠብ መጥቶ ነው ከ- ከሶስት ከአራት ቀን በፊት መሰለኝ። እስቲ ቆይ exactly ልንገርሽ።
እሺ ካገኙ ይንገሩኝ እባክዎ።
ትንሹ መቼ ነበር የታጠበው? ቀኑን ጽፎታል። የታጠበ ለታ ነው አብራ እናየው። በሀያ ሶስት በስድስት በስድስት ነበር በፈረንጅ ማለት አዎ መሰለኝ አይደል? በፈረንጅ አይደል? አዎ በስድስት አዎ፣ ከታጠበ በስድስት።
በኋላ ነው የተበላሸው ደንበኛችን?
አሁን ታጥቦ እ፣ የሌላ ማሽን ድ- ጎማ ነበረ እሱን ነቅሎ እዛኛው ላይ አድርጎት ሄደ። አሁን ያኛው ተነቀለ። ሙሉ በርሜል ድራፍት በቃ ከጥቅም ውጭ እም፣ እሺ ደንበኛችን እመዘግብልዎታለሁ። መስመር ላይ ጠብቁኝ።
እሺ። እ? አሁን ድራፍት የለም አይደል? እ?
ቅጣው መሸሻ ነው የሚለው እ፣ አዎ ደንበኛችን ቤት ነው።
አዎ አዎ እሺ። እኛ ጋር አስመዝግበው ነው አይደል የተሰራሉት ከዚህ በፊት?
አ- አዎ
እሺ ደንበኛችን መዝግቤልዎታለሁ። ድጋሜ ለጥገና ክፍል አስተላልፌያለሁ። የጥገና ባለሙያዎች ይመጣሉ።
እሺ እሺ ሌላ የምረዳዎት ነገር አለ?
በቃ አመሰግናለሁ። ይሄ የእናንተ ድራፍት ብቻ ስለሆነ ቤት ውስጥ ያለው አስቸኳይ ይሁንልኝ።
እሺ ደንበኛችን ያው ዛሬ ስለመሸ ነገ ነገ አይ ነገ ነው ነገ ነው።
እሺ፣ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ሲቀምጡ መልካም ቀን እሺ